ሄሎ
ሄሎ
ሄሎ ዳዊት እንዴት ነህ? ሰላም ነው?
አለው ከቤተሰቤ ነው የምደውልልህ።
እሺ እንትን ሌመን ማለት የት አካባቢ ነው? የት ነው? ክልሉ ምንድን ነው?
እ ሌመን ክልሉ የት ነው?
ሌመን እም፣ የ- የቦታችሁ ስም የት ነው? የዚህ አካባቢ ነው shop አችሁ?
የ- ሌመን ምን አልከኝ?
የቦታው የእናንተ ሀገሩ ስም ሌመን ነው አይደል የሚባለው?
አዎ ሌመን ነው።
የት አካባቢ ነው? የት ሀገር ነው? ደቡብ ክልል ነው?
ሌመን ነው። አይ ኦሮሚያ ክልል ኦሮሚያ።
ኦሮሚያ ነው?
አዎ ኦሮሚያ ክልል የት አካባቢ ነው ኦሮሚያ?
ኦሮሚያ ከአዋሽ ቡታጅራ መስመር ከአዲስ አበባ ስልሳ ኪሎ ሜትር።
okay ኦሮሚያ ነው።
አዎ ኦሮሚያ ክልል ነው።
እሺ እሺ እሺ ዳዊት thank you